ሄሎ ቤት ቃልኪዳን ሰላም ሰላም አዎ ሳንቲምፒ ሳንቲምፒ እሺ ምን ሆነ ቦታ
ሶስት መቶ ብር ውስጥ አለ
እሺ ዊዝድሮ ነው ወይስ ዲፖዚት ነው ቤንዲንግ ቤንዲንግ አለ ዊዝድሮ
አ
እስኪ የቤስት ቤት ስልክ ቁጥሮትን ንገሩኝ ይህን ቁጥር ነው ሀምሳ ስድስት ሀምሳ ሶስት እሺ ሀምሳ ሶስት ሀምሳ ስድስት ሀምሳ ስድስት
አርባ ሁለት ሀያ ዘጠኝ ሀያ ስምንት
አርባ ሁለት ሀያ ዘጠኝ
እሺ የመች ነው
ያ የመቼ ነው የዛሬ ነው አይ፣ እ- እ- ትናንትና ማታ
እሺ check እያደረኩት ነው አንዴ መስመር ላይ ጠብቁ እሺ
እሺ ሶስት መቶ ብር ነው አይደል ያለው
ሶስት መቶ ብር አ- save አድርጌ እምቢ አለ። ይህ ቴሌ ብር አይገባም limit አለ።
እኮ መቶ መቶ ብር ነው ወይስ በአንዴ ሶስት መቶ ብር ነው በአንድ ሶስት መቶ ብር
እዚህ ጋ ያለው ሶስት መቶ ብር failed ነው የሚለው ስለዚህ ወደ bet አ- bet account ኡ ተመልሷል ማለት ነው አይመል account ደግሞ አይመለስም።
ምን አሉኝ
አይመ- የለውም account ደግሞ withdraw request ታውቃለህ?
እዚህ ጋር deposit ነው ግን የሚያሳየኝ የሶስት መቶ ብር deposit እንጂ withdraw አያሳየኝም withdraw request ውስጥ አለ። cancel አይሆንም። cancel አድርጌ cancel አይሆንም።
እሺ screenshot ም ቴሌግራም ላይ ይልኩልና
ቴሌግራም አዎ screenshot አድርገው ቴሌግራም ላይ ላኩልኝ እሱን
እሺ እሺ መልካም